ደንበኛችን አቤት እቃው አልገባም እኛ ጋር ግን ያስመዝግቡና እም ሲገባ እንደውልሎታለን።
ምን በ- በምን ላስመዝግብ እናት?
እሺ ንገሩኝ። እ፣ ፓስፖርት ነው? ስንታየው የአባትን እስከ አያት ካሳሁ- ካሳሁን እሺ።
ካሳሁን ዘለቀ
የት አካባቢ ነው የጠፋው?
እዚህ እንትን ነው ውልና ማስረጃ ነው። ውልና ውልና- ማስረጃ ውልና ማስረጃ።
እ፣ እሺ
እሺ። መዘገብሽልኝ?
ሲገባ- አዎ መዝግቤዋለሁ። ሲገባ እንደውላለን። ስለደወሉ እናመሰግናለን።
እሺ መልካም ቀን። እሺ